Hello
አቡበከር እንዴት ነህ?
ይመስገን አለሁ። ሰላም ነው?
አሜን። እሺ ዘጉ አልታዘዝንም ብለውህ ነው?
አይ አይደለም፣ በመሀል ይቆይ ብለውት ነበረ። ድጋሚ ደውሎ አዘዙት። እዛው ቆሜ ሶስት አራት አምስት ደቂቃ ባል
Okay እንጂ ታዟል ምግቡ።
ታዞ ይቆይ ብሎት ነበረ። ከዛ የሚደውሎ በቃ ስራው አለው።
እሺ እሺ።
Already እየጠራ ነው፣ ደርሷል። ከዛ ሰዓት ይዘልኛላችሁ ደረስ
ምን ያህል ደቂቃ ይቆያል? እስቲ አገናኝ ላብራቸው።
ስንት ደቂቃ ይቆያል?
እየነገርከኝ ስንት ደቂቃ ክለቡ እ?
ክለቡ
ምን ይሁን ከአንተ ማለት ነው?
ክለቡ ደቂቃ ይቆያል።
ከ- ከሄድኩ ሰላሳ አምስት
በቃ እንትን እየተጠቀለለ ነው።
ትክክል እንዳይሉ ነው ነብሬ። እሺ እሺ፣ በቃ ጥሩ። እሺ እሺ፣ ጥሩ። የተጠቀለለ ነው። እሺ